ነው?
ወይ ሰላም ነው?
አደግስ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን።
አለ እናንተ ቢቦክሱን አትጠቀሙበትም? አሁን ትጠቀምበታለህ እንዴ? ቢቦክስ ምን አልሽ?
ቢቦክሱን ትጠቀምበታለህ እንዴ?
አይ በፊት በሱ ነበር እንትን የተጫነው ሌ- በ- በሌላ ሰው ማለት የሌላ ሰው ነው እንዴ?
በፊት የእናንተ agent ሆኖ በሌላ ከሌላ ሰው ወስጄ ነበረ እና okay።
እሱ በሱ እና በቢቦክሱን ሞክረው እንዴ?
በሱ ቢሆን ምርጥ ነው። በሁለቱም አንዴ እሱ ስለሚከብድ እ በሱ ቢሆን አሪፍ ነው።
ይቻላል እኮ። አይ እኔ የሌላ የሌላ ድርጅት መስሎኝ ነው፣ የእኛ መሆኑን አላወቅኩም ነበር።
የእናንተ የእናንተ ነው። እስቲ save አድርጌና እንዳያስቸግር እስቲ ቆየ ከፈተው ነው መሰለኝ። እነ- ለነገሩ ከ launcher ኡ ይሻላል ቢቦክስ ከ- ከሰራው።
አ አብ- ይሄ ከፍተህ display ውን መምረጥ ብቻ ነው።
ምን አልሽ?
አይ ይሄን ከፍተህ display ውን መምረጥ ብቻ ነው።
አ አ በቃ እሺ፣ በቢቦክስ ልሞክረው እና ልንገርህ።
እሺ እሺ እያየሁ ነው። እሺ እሺ እ